ፍቅር ተሰርቶ እየጠበቀህ እኮ ነው። አንተ የቱ ነክ ነው? hello hello እኮ አልታዘዝክም ያልከኝ order እኮ አሁን እየተሰራልህ ነው አይደለ?
እየተሰራልህ ነው።
አንተ ሬስቶራንት ነው ያለው አዎ
እኮ እየተሰራ ነው እኮ አለችው። check ስናረግ አልታዘዘምም አላለችም
አላለችም።
አዎ ወይ ይኸው አገናኝ አልታዘዘም እንደዛ እያለች እያለች አላለችም። አንድ ያላገናኝ እስኪ አገናኘኝ። hello hello hello hello